ሄሎ ሄሎ አቤት ሰላም ዋጋ ለመጠየቅ ነበረ የምንን እ የምኑን አሁን የኤሌክትሪክ ባጃጅ አይቼ ነበር Okay የት አካባቢ ነህ
እኔ ወደ አዳማ አዳማ Okay አዳማ agent አለን
እሺ እና ያለውን እ፣ ስለ ባጃጁ ያለውን information እሰጥህና ከዛ እ፣ ወደ agent ኡ የ agent ኡን ስልክ እሰጥሃለሁ
Okay እሺ አ- information ኡን ትነግሪ ማለት ያለውን ዋጋ ምናምን ቀርቦ S one እና S two
Okay፣ እሺ ኤስ ሄሎ ዋን እና ኤስ ቱ
ሄሎ ኤስ ዋን አሎ እየሰማሁሽ ነው S one እና S two አልሽ
Hello
ይሰማኛል S one እና S two አልሽ